ጤና ይስጥልኝ ኢሳያ
አብሮ ይስጥልኝ ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበር። ዊፕላስ ሶሉሽን። hello፣
አቤት።
ዊፕላስ ሶሉሽን ነው የምደውለው።
ከየት ከየት?
ዊፕላስ ሶሉሽን ከሚባል ድርጅት ነው የምደውለው።
እሺ እኛ application ላይ ተመዝግበው ነበር እና እንደ አሽከርካሪ ነው የተመዘገቡት ወይስ እንደ ተጠቃሚ?
ያ- አይዞህ፣ ተመስገን ነው፣ አሽከር ነው፣ በሰ- ነው፣ በሰ- ነው፣ በሰ- ነው። የለም አዎ፣ ድንገር አለኝ።
ምን አልከኝ?
እሺ ይቅ- ይቅርታ ብቻ ብዙም አልገባኝም።
እሺ፣ ዊፕላስ ሶሉሽን
ሄሎ አፕሊኬሽን ነው።
እሺ እሺ እሺ።
application ናችን ላይ አሁን ላይ challenge ብለን ያቀረብነው ነገር ነበር እና ቲክቶክ ላይ
እሺ እሱን አይተው እ፣ ተመዝግበው ነው ወይስ አሽከርካሪ ነው?
ኦ እ፣ በዚህ ስም ጋር ነው
አዎ በሙሴ የስም ካርድ ሰለሞን።
በዚህ ስም ካርድ የለም፣ አልተመዘገብንም።
እሺ እሺ